ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት አደሩ? ሰላም ነው?
እግዚአብሔር ይመስገን። መረጃ ፍሊንትስቶን ለመጠየቅ የደወሉት?
ነበር።
ይቻላል። Flintstone Homes ን የደወሉት ምን ልርዳው?
እ፣ መጥተን ነበር መረጃ መጠየቅ የፈለግነው። ሚኒሊክ ነው ያለሁት። የት እ፣ ይቀርበናል ሚኒሊክ ነው ያለሁት? አዎ ሚኒሊክ ማለት ስድስት ኪሎ አይደለ?
አዎ፣ ስድስት ኪሎ እኛ ያለን ቢሮ ገርጂ፣ ልደታና ቦሌ ነው ያለን። የትኛው ለእናንተ ለትራንስፖርት ይመቻል?
ቦሌ ይሻላል።
ቦሌ ይሻላል።
አዎ እሺ። ሄሎ ወይ ሄሎ ሄሎ፣
ወይ ይሰማኛል።
ስሞትን ማን ልበል ከይቅርታ ጋር እ፣ ቤቴልሄም እሺ። እ፣ ዛሬ ከሰዓት ብቅ ይላሉ ወይስ እ ይቻላል? እስከ አንድ ሰዓት ክፍት ነው ቢሮአችን።
ቦታው የቱ ጋር ነው?
የቦሌው እ፣ ሀያት ሆስፒታል ያውቁታል? አ አዎ እ፣ ሀያት ሆስ- ከሀያት ሆስፒታል ወደ ላይ በሚያስወጣው መንገድ ሞይንኮ ፊት ለፊት ነው
እሺ፣ እሺ።
እና ደግሞ ችግር የለውም ሀያት ሆስፒታል ጋር ሲደርሱ ከደወሉልን እኛ የሰራተኞቻችን ወጥተው እንዲቀበሉት ማድረግ እንችላለን።
እሺ፣ እሺ።
መቼ ነው የሚሄዱት?
ዛሬ ስንት ሰዓት አካባቢ እኔ እንድደውሉት ወጥተው እንዲቀበሉት ማለት ነው?
ከሰዓት ከሰዓት አካባቢ።
አዎ እሺ በቃ እሺ፣ እሺ።
መልካም ቀን ወይዘሮ ቤቴ።
መልካም ቀን። እሺ።